ሌላ የሚችል ቤተሰቦች በዴት ነው
በአንድ ቡድን ወድቀን ነበረ።
እሺ ካሸር ኮዱን ትነግረኛለህ?
እሺ አስር
አስር አስራ ሁለት እሺ ሀያ ሰባት እሺ ሰላሳ ሁለት ሰላሳ ሁለት
አባ ድጋሚ ትነግረኛለህ?
እሺ አስር እሺ
ሀያ ሰባት እሺ አስር አስር አስራ ሁለት ነው የምትይ እሺ
አስር አስራ ሁለት ሀያ ሰባት እሺ ሰላሳ ሁለት
ሎስት ነው። እሺ እ ሎስት ነው።
የለውም አዎ
እሺ እሺ